hello ጤና ይስጥልኝ ቻፓ።
ቴሌን መቤት እንዴት ዋልሽ?
እግዚአብሔር ይመስገን።
ትናንት ከቴሌ ብር ወደ ቻፓ ፋይናንስ ብር transfer አድርጌ ነበርና ከቴሌ ብር already message ገብቶልኛል።
እሺ
እዛ እንትን ላይ ግን አልገባልኝም።
እሺ ቴሌግራም ስልክ ቁጥር እንስጦትና ቴሌግራም ላይ ልኩልኛል፣ check አደርግሎታለሁ።
እሺ ስልክ ንገሪኝ። ምን አልሽኝ? ቴሌ መቤት ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ አሉ።
አንድ አይ ጠብቂ ብዬ ነው ስልክ ስልክ እንትን እያልኩኝ ነው። ይቅርታ።
እሺ
ዜሮ ዘጠኝ ስልሳ ስልሳ እ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አ እዚህ ላይ ልኩለት ነው።
ምኑን ላከ?
transaction message ኡ ከቴሌብር የተላከሎትን message deposit ከቴሌብር ያደረጉበትን ማለት ነው።
የቴሌ ብሩን message ማለት ነው።
አ አ እሱን ይላኩልን check እናደርግሎታለን።
እሺ እሺ እሺ መልካም።
ከዛ ልጠብቅ ነው መልሼ ልደውልሽ።
እዛው ላይ contact እናደርግሎታል። ችግር የለም። text እናደርግሎታለን።
እሺ ቴሌግራም ላይ እንመልስሎታል።